አሎ,
Hello ልጅ አለም ዋይ እንዴት ነህ?
ጌታ ይባረክ ድንቅ
አሁንማ ስልካችሁ ስለሚያሳየን እ አንድ ነው እናውቀዋለን።
እሺ አሁን እኔ ምልሽ ሁለት ሰዓት ነው የገባው አርባ አምስት ነው የቆጠረልኝ
እንግዲህ አሳል- አላሳለፉትም። አሁን ሁለት ሰዓት customer ያዘዘው ከዛ በፊት ነው system ላይ ገባው።
አይደለም አሴት በእናትሽን አንቺ ለምን ሁሌ እሺ አረግን ተይ
ምን ላድርግ ሲስተሙን እኔ ልሁን እስኪ ሲስተሙ እስኪ በቃ ተይ ተይ ወይኔ
እ እኔ ከአንቺ ጋር መጨቃጨቁ ነው የዘለው
ተወደው ነበር ባይ አይ እኔ መጨቃጨቅ ልችዋለሁ እኔ ስትስቂ ነው ደስ የሚለኝ
እንግዲህ እ?
አታጨቃጭቀኛ እንድስቅ እ አታጨቃጭቅ ደግሞ ቆይ ምንድን ነው ያመጣችሁት ኦርደሩን እንኳን እርሺው ችግር የለውም ይቅር እንደው እ፣ እሺ ምንድን ነው ያመጣችሁት ምንድን ነው ኧረ በእናታችሁ አ፣ ብራችን ቆይ ሁላችንንም- እያለቀ ነው ወይስ እንዴት ነው ምን አውቃለሁ ይሰሙሃል።
ምንድን ነው?
በነገራችን ላይ ቦሶቹም ይሰሙሃል። አንድ ላይ ነው እያድ የምናዳምጠው።
አቃልጃ በእውነት ሪከርድ አለሁ።
ሬዳ ሬዳ
ስለዚህ ከዚህ በኋላ no more
No more talk
ካርድ ይቆጥራል። ግን እንደ complain እስቲ ያቀርቡ። ካርድ ይቆጥራል።
እኔ እንጃ እኛ check አላረግነውም
ፓኬጃ ፓኬጅ ቆይ እኔ check check ላርግ የሚበላ አይመስለኝም እንደኔ
እስቲ እኔ እንጃ ልጆች ይቆጥራል እያሉ ነው
ግን ቆይ ምንድን ነው ነገሩ ምንድን ነው አሁን ምንድን ነው ማለት ነገሩ ምንድን ነው?
ስልክ ነው ወይስ ምንድን ነው ወይ
ያው ከ connection ከ PC ያችን ጋር የተያያዘ ስልክ ነው። ግን Okay፣ በ- በ headset አዎ፣ ስትመጣ ታየዋለህ።
በ headset ነው የምታወሩት አዎ ኦ wireless ኡ ነው ወይስ Wireless ነው። አይ በቃ Wireless ተ- አይደለም፣ ተገናኝቶ ነው ከፒሲው ጋር ተገናኝቶ ነው።
እንግዲህ ሌላ ሰው መቀባበል ምናምን ብሎ ነገር የለማ የለም አዎ፣ አገናኙኝ ምናምን የለም። ሄሎ ዲንሰፋ ተደዋውላችኋል አይደለ? አለው ልስገቢ ይመስገን ከከስተመር ጋር አለው እሺ በቃ እናቴ ተደዋውላችኋል። እሺ ኦርደሬን ሊያዝበት አሴ ቻው
ቻው። እሺ ልጅ አለም እሺ